Hello እሺ አዎ እ ኧረ አይደለም እንደዚህ ቦሌ ሚካኤል ስጋ ግዛ ብላ ደግሞ አላከችኝ። ቦሌ ሚካኤል ስጋ ግዛልኝ ብላ ላከችኝ።
ስጋ ግዛልኝ እም፣ ምን አይነት
የግመል
ለምን እኔ እንጃ የሰውየውን አላወኩም።
ግመል የሆነች ሴትዮ
እ
ግመል የሆነች ሴትዮ እያለ ቤት ውስጥ
ምን አውቃለሁ እንደዛ ብላ ላከችኝ። የገዛው
አንተ የግመል ስጋ ስማ እ እ የተከትፎ የሚመጣው ነው አይደለ?
አዎ
አዎ። እኛ
እ በሃይማኖታችን አይፈቀድም።
እ በሃይማኖታችን
ምን
በሃይማኖታችን መብላትም መንካትም አይፈቀድም።
አይፈቀድም?
አዎ ተይ እንጂ የእውነት ልክ እንደ ያዕቆብ ድፍን ነው።
እንዳታማርዳ
ኧረ እኔ እንደውም ያሳማ በልቼ አውቃለሁኝ፣ ግን ሳላቅ ነው የበላሁት። አሳማ መልኩን ሳላየው የኛውንስ አልበላሽም?
የግመል እ አይ ዛፍሽ እኔ የግመል ወተቱንም ድሮ ድሮ አጋጥሞ አልጠጣም ብዬ አልጠጣም። በሃይማኖታችን ደግሞ አይፈቀድም እ
አይፈቀድም ይላሉ። አዎ።
አይፈቀድም። እና እዛ ሶማሊኛ እየለፈልፋችሁ አመሰግናለሁ። እ
እ ነጠላ ጫማዬ ላይ ግመል እራሷ አለች እያየኋት ነው ተይ እንጂ
የእውነት እንደበላሽ አንድ
እየረገጥኳት ነው እ ሀሎ ሀሎ ድምፅ የለም